ሄሎ ጤና ይስጥልኝ ቡክ ቤት
ሄሎ ሄሎ ጤና ይስጥልኝ ተነስተን አብራን ስርን ሲስተር
እሺ ሰላም ምን ልርዳ እ ማታ የሆነ ሁለት መቶ ብር አስገብቼችን ስልክ በቤት ቤቱ ላይ እሺ፣ እሺ እስካሁን እስካሁን አልተመለሰም። ምንድን ነው ችግሩ?
ሜሴጁን ልካል ቴሌግራም ላይ ቤት ቤት አዎ ሜሴጁ ልክ ያለው በቴሌግራም ላይ በቻፓ ነው አይደለ አዎ አዎ የቻፕ በቻፓ የሚደረጉ deposit ኦች ትንሽ ቻፓ system ኣቸው የተስተካከለ ነው። አሳውቀናቸዋል። እሺ ይገባል።
መቼ ነው የሚመጣው? መቼ የብዙ- ልጠብቅ?
ይህ በጣም የብዙ ሰው transaction ነው። እሺ እና እሺ፣ አሳውቀናቸዋል። ይስተካከላል። አዎ እነሱ ናቸው። እነሱ ባስተካከሉልህ ሰዓት ነው የሚገባው። እሺ
እሺ sister እኛ ታወቀ ነው።
የጠበቀ ነው። እሺ እሺ ለማንኛውም የጠበቀ ነው።
ምን አልከኝ?
ለማንኛውም የጠበቀ ነው።
አዎ አዎ እነሱ እንዳስተካከሉ ይገባልሃል። እሺ እሺ እሺ እሺ እናመሰግናለን።
እሺ እሺ